Cominciato? hello
አቤት
ሰላም ጤና ይስጥልኝ። አቤት ምን ልርዳዎት?
ተደውሎ ነበር
በዚህ ስልክ ነው?
አ
ቆይ እሺ፣ አንዴ መስመር ላይ ጠብቁ። እሺ የ- ለ national ID ክፍያ ፈጽመው ነበረ?
national ID ከፍያለሁ።
እሺ ተቀብለዋል?
አዎ
እሺ እሱን check ለማድረግ ነበር የደወልንሎት።
እሺ በቃ፣ እሺ ችግር የለም። አመሰግናለሁ።
እሺ